ቀኝ በምጋማ ጀርባዋ ኪላጣት ላይ ከርማ ባይነ ጎደች የኔማማ የኔ አፈቀሩ ጡት የሌለው አብሮ ሽሩሩ የማይለው ለቅሶ ምግቡን ጠዋት ማታ ብሎ አሳደገኝ ልጅ እበርታ የኔና ደጓ ከርታታዋ እምዬ ወላጅ ፈጣሪዋ ኧረ ወዴት ነው መኖሪያው? እናት ያላችሁ ተደሰቱ፣ ወገን ያላችሁ ተጫወቱ። እኔ ግን ገፊው ያልታደልኩት እምባ ብቻ ነው ያተረፍኩት። እስቲ ጥሩልኝ የምታውቋት ወይ ስትል ድንገት ብትሰሟት የኔና ደጓ ከርታታዋ ኧረ ወዴት ነው መኖሪያዋ? የሰው የእንስሳ የአራዊት የዓለም ሁሉ ሰራዊት እናት ኖራለች መድኃኒት እ እ ሰላም በልልኝ በቃችሁ የሷ ጎረቤት የሆናችሁ ይቻል እንደሆነ ቢመቻችሁ እስቲ አይኗን ሌዋ አምጥታችሁ ለካስ እናትም ናት አላፊ ዛሬ አለኝ ሲሏት ነገ ጠፊ ለዚችው መጥፎ እርኩስ ዓለም በሰው ልጅ መሃል ፍቅር የለም የሰው የእንስሳ አራዊት የዓለም ሁሉ ሰራዊት እናት ኖራለች መድኃኒት